good afternoon Capital Spa, Ida speaking. Hello.
ሰላም ጤና ይስጥልኝ።
ሰላም።
እንትን ሞሮክን ታሳላችሁ ለመቼ ነው?
ዛሬ ካላችሁ
ወደ እ፣ ምሽት አካባቢ ሁለት ሰው ነው የፈ- ሁለት ሰዓት ላይ ነው የሚኖረኝ ቦታ
ሁለት ሰዓት እ፣ ማታ። cancellation ካለ ወይ ላሳውቀው
እሺ
ስልኩ ስልሳት ዜሮ ዘጠኝ
አንዴ አዲስ ስልክ ነው አንዴ ሰማንያ ዘጠኝ ሀያ ሶስት ሰላሳ ሀያ ስድስት ነው።
አንዴ እናቴ አዲስ ስልክ ነውና ቁጥሩ አላስ ይሄ የደወሉበት ነው።
አዎ አዎ በቃ እሺ፣ በ- ይዤዋለሁ። ካለ ካንስሌሽን አሳውቁታል።
እሺ አመሰግናለሁ